ጤና ይስጥልኝ አርፍጄ ረዴት ነኝ። በኩል ምንረዳው
አሪፍ ፔ POS ማሽን ትናንትና update ተደርጎ ትንሽ አሰራሩ ተቀይሮ ነበረ እና እሺ settlement ሲደረግ በፊቱ ላይ receipt ያወጣልኛል። አሁን ደግሞ settlement ሲባል receipt ኡን አላመጣልኝም።
እሺ የበፊቱን POS ነው ወይስ አዲሱን ነው የሚጠቀሙት?
POS ኡ አልተቀየረም፣ update ተደርጎ ነው። ማሽኑ አልተቀየረም፣ update ነው የተደረገው።
ዋሌት ያስጠቅመውታል።
አዎ
እሺ ደንበኛችን ሪሲት ነው ማያወጣውሉት?
አዎ የሴትልመንቱን እሺ
ሴትልመንቱን ሪሲት ነው የማያወጣው።
እሺ ደንበኛችን ሙሉ ስሞትን ይገርም
አዲስ ባህሩ
እሺ ከየት ነው የሚደውሉት?
ማርቲ dental ክሊኒክ
ማርቲ dental ክሊኒክ ማርቲ ማርቲ እሺ።
አዎ
እሺ በዚህ ቁጥር ነው የሚመዘገቡት?
አዎ
እሺ አንዴ መስመር ላይ ጠብቁኝ።
እሺ
መስመር ላይ ያሉ ደንበኛችን አቤት ይቅርታ መስመር ላይ ስላስጠበቅኩት።
ችግር የለውም እሺ አሁን አንዳንድ የምነግሩሽ ነገሮች እ ታደርጊልኝና አልሰራም እ ካሉት ለሚመለከተው አካል አስተላልፍሎታለሁ። እሺ በቂ የ receipt ወረቀት እንዳለው check አድርገዋል።
ቆይ እስኪ ላድርግ እሱን። አዎ አለው
እሺ መስመር ላይ ያሉ ደንበኛችን አዎ እሺ እያረጋገጡ ነው ደንበኛችን።
አዎ
መስመር ላይ ያሉ ደንበኛችን አዎ እሺ እ መልሰን እንደውልሎት ደንበኛችን ምናልባት እ አንዳንድ ነገሮችን ንገሩሽ እ ንገሩትና መልሰን እንደውሎታል ለማረጋገጥ እ